ጤና ይስጥልኝ ሴላቢ።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
ከቢዩ delivery ነበር ምደውልልሽ።
እሺ በዘጠና ሁለት ሀምሳ አምስት ዜሮ አምስት order ከአንድ ሰዓት ተኩል አንድ chicken nugget አዘን ነበር አይደል?
አይ order ኡ በ system ገብቷል፣ ግን ልጁ ደውሎልኝ fish goulash ሲያዝ ስጠይቀው ቆይ አይቼ ነው የምመልስልሽ እንዳይታዘዛለኝ አላዘዝኩም።
okay fish goulash ነው የሚታዘዘው?
እ፣ fish goulash ም ታዞ ነበር ከሱ ቀጥሎ ማለት ነው።
እሺ ያኔ እንደደወለልኝ አልደወላችሁም፣ ግን ከዛ በፊት የገባ አለ chicken nugget ስለው ቆይ አይቼ እደውላለሁ አለኝ። አልደወለም።
በቃ እሺ፣ ነው።
አመሰግናለሁ። አይ በአትፍሩት እሺ፣ order ኡ cancel ነው የሚሆነው።
እሺ እሺ እናት አመሰግናለሁ።